እንትኑ ወደ ሁለት ሺህ ከሁለት ሺህ ወደ አንድ ሺህ የሚወርደው መቼ እኮ ጠይቅ ጠይቅ ጠይቃቸው።
አሎ ጤና ይስጥልኝ ጤና ይስጥልኝ።
ወይዘሮ መሰረት አቤት፣ እንዴት አደሩ? ሰላም ነው?
እግዚአብሔር ይመስገን።
ያሲን ነኝ ከፍሊንት ስቶን ሆምስ ነበር ምደውሎት።
እ እ ያሲን ነኝ ከፍሊንት ስቶን ሆምስ ነበር ምደውሎት።
እሺ።
ትናንትና ብቅ አሉ እንዴ?
አይ አልመጣሁም፣ አልተመቸኝም።
አልተመቾትም?
አዎ ችግር የለውም። እሺ ሌላ ቀን መቼ ይመጣሉና?
አላወኩም። እንግዲህ አንድ ቀን ድንገት እመጣለሁ።
እሺ እሺ እሺ